hello, hello, hello ይሰማል? ውጤት ዋሽንግተን ነው አይደል? ክሊኒክ okay። ውጤት በ- በፈለኩት ቀን መውሰድ እችላለሁ? ቀጠሮ ነበር የዛሬ ስላልቻልኩ እ ሄሎ ይቻላል እ ሄሎ በፈለጉት ቀን ውጤት ይቻላል መውሰድ እ